Elo.
Έλα. Α, Ωραία.
Και πας.
Α, Ράφα
ε, Ραφαρέπης.
άρα Φερεπή.
Hm.
Terschall.
Hä?
Terschall, so sei Terschall.
Kaskeşeşe yancı. Bakay.
Hä?
Kaskeşeşe mi bilim bielç.
Guys, das ist leider እንቅልፍ እምቢ ብሎኝ ቁጭ ብዬ አድሬ እኮ ነው።
Bilge tezkena ግን እ?
አልተኝተሽ ነበር። ሽን ተዝከና ግን ተኝተሽ ነበር። ለሽ ብለሽ ነበር አይ እየሰማሁሽ ነው እንጂ እየሰማሁሽ ነበረ።
አይደል? እ።
እውነት እየሰማሁሽ ነበረ። ለሊት ስድስት ሰዓት ላይ የሆነ ስራ እንዳለበት ሰው ከፍ- ከ- ወዲያው ንቅጥ ብዬ አንቺ ግን ነቃሁ።
ብር ስጣት ብዬ ነበር። ሰጠሽ?
እ?
ብር ስጣት ብዬዋለሁ። ሰጠሽ?
ስንት ብር?
ሁለት ሺህ አምስት መቶ እ?
ሁለት ሺህ አምስት መቶ
ምን አልሽኝ?
ሁለት ሺህ አምስት መቶ አዎ ጠየቀሽ ነው ሰጠሽ?
ጠይቀሽ ነው ጠይቀሽ ነው እ።
እም።
ሰጠሽ? አይ በቃ በይና በደንብ እንትን ይበል እ?
በደንብ ይኸው። አሁን ነው የምትሄጂው?
አሁን አልሄድም። ቆይ ስራ አለኝ።
እውነት አዎ በቃ በይ። እንደሚሆን ነገር አድርጊ ግን እሺ?
እ?
እንደሚሆን አድርጊ
እሺ